ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
ጤና ይስጥልኝ።
አለን ይመስላል።
እንትን ነበረ ቴሌቪዥን coin ለመግዛት ፈልጌ
coin ለመግዛት አ፣ ግን balance የለም ይለኛል። balance ግን አለው ስልክ።
ስልኮት ላይ እ፣ balance ያለውን አልገዛም ያለው
አ፣ የ coin አለ አይደለ? አ፣
አ በሁለት ብር አንድ በስምንት ብር ስድስት እና በአስራ አምስት ብር አስራ ሁለት አለ።
አ፣ አስራ አምስት ብር ለመግዛት ፈልጌ balance የለም እያለኝ ተቸገርኩ።
እስቲ ትንሽ ቆይታ የሞክሩት system ላይ che- እንትን check ያደርጉት ትንሽ እየቆዩ እሺ
እሺ